hello ጤና ይስጥልኝ Best Bet
okay ጤና ይስጥልን።
ነበር withdraw አድርጌ እስካሁን እንትን አለልኝ ብሎ ነበረ። የሆነ processing እያለ እንዲህ አለኝ።
መቼ ነበር ያደረከው?
ዛሬ ጠዋት ዛሬ ጠዋት። እሺ፣ አሁን የደወልክበት ስልክ ቁጥር ነው የ Best Bet ስልክ ቁጥር አይደለም አይደለም፣ ዜሮ ዘጠኝ አስራ ስምንት አስራ ስምንት ዜሮ አንድ ዜሮ አንድ ሰላሳ ዘጠኝ አስራ ሶስት
ሰላሳ ሶስት አስራ ሶስት ሰላሳ ዘጠኝ አስራ ሶስት ሰላሳ ዘጠኝ አስራ ሶስት
ሰላሳ ዘጠኝ አስራ ሶስት አይደለ?
ሰባ ዘጠኝ ሰባ ዘጠኝ እሺ፣ እሺ፣ ሰባ ዘጠኝ አስራ ሶስት እሺ። ስድስት ሺህ ብር ነው አለ በአጠቃላይ ስድስት ሺህ ብር አዎ።
ይገባል። እሺ አንዳንዴ በ Chapa ወደ ባንክ account ኦች የሚደረጉ transaction ኦች እነሱ system ላይ ትንሽ delay ስለሚኖር ነው። ዛሬ ይገባል፣ ችግር የለም።
እሺ፣ እሺ።